አቶ አስቴር ካርፌ ነበር የምደውሎት። አቶ አስቴር ነው?
አዎ እሺ ካርፌ ነበር የምደውሎት። አሁን screenshot እንዲልኩልን እየነገርኩት ነበር። ስልክ ቁጥር ያዙት
እሺ 0992
ዜሮ ዘጠኝ ዘጠና ሁለት 13 አስራ ሶስት
0155 እዛ ላይ ከስር ስሞትና ስልክ ኮድን ይጻፉበት።
ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አ ዜሮ አንድ ሀምሳ አምስት ነው።
አዎ ልክ ነው።
አዎ እዛ ላይ ስሞትና ስልክ ኮድን ጽፈው ይላኩልን። አዎ። ዋሊያ ቤት ላይ ገብተው transaction history ውን screenshot ያደርጉት። እሺ፣ እናመሰግናለን። መልካም ቀን።